963 ማዕከል እባክዎን ልርዳዎት?
Hello አቤት
ሰላም ነው?
እግዚአብሔር ይመስገን እንዴት ነዎት?
አልሐምዱሊላህ አሪፍ። አይ እናንተ ማስታወቂያ አይቼ ነው ቲክቶክ ላይ
እሺ ምን
ሶስት ጥያቄ ከመለሱ የዱባይ ትኬት አለው ብሎ ሽልማት እሱን ነበር።
Okay እሱኛው challenge ምናልባት አልቆ ወደ ሌላ ዙር አልፏል።
አየሽ እሺ ወይ ሌላ ጥያቄ ካሉት የበረራ ጋር መጠየቅ ይችላሉ በማንኛውም ሰዓት።
አየሽ፣ አመሰግናለሁ። ሌላ ምንም የለኝም።
እሺ እናመሰግናለን። መልካም ጊዜ።
አየሽ